hello
hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳዎ?
ቃል ኪዳን እንዴት አመሸሽ?
ሰላም ምን ልርዳዎ?
በዚህ ቁጥር አንድ ሺ ስምንት መቶ ሀምሳ ብር withdraw አድርጌ ነበረ እና እዚህ ጋር ቀንሷል። አካውንቴ ላይ አልገባም ታይልኝ።
እሺ በስልክ ቁጥር ነው ያሉት?
እም?
በስልክ ቁጥር ነው ያሉት?
አዎ
እሺ አንድ መስመር ላይ ቆሞ ጠብቁ።
የለ ተከልክሎ የለ በሌላ ቁጥርማ እንዳንጫወት።
deposit ነው ያሉኝ withdraw ነው ያሉኝ withdraw ነው ያልኩሽማ።
እኮ እሺ በደወሉበት ነው የሚጠቀሙት አይደል?
አዎ
እሺ የዛሬ
አዎ እሺ አንድ መስመር ላይ ጠብቁ። አንድ ሺህ ስምንት መቶ ሀምሳ ብር አዎ።
እሺ process ላይ ነው። እሺ ይገባሉታል። ትንሽ ምን- ጠብቁ።
ምን ያህል ደቂቃ ይፈጃል ወዲህ?
እርግጠኛ አይደሉም ግን ይገባል። አሁን ትንሽ ጠብቁትና ካልገባ ያሳውቁ።
እሺማ እሺ መልካም መልካም ምሽት።
እሺማ እሺ